Uh, hello, hello, hello, Hello. ወይ hello. ጤና ይስጥልኝ። ሰላም ነው? አይሰማም ድምጼ? ቆይ አልወጣም።
ይሰማል?
ይሰማላ?
አዎ።
ከሳፊ ባጃጅ ነበር የምደውልልክ። hello hello፣
ይሰማል?
ይሰማል? ትንሽ የአንተ ድምፅ ራቀብኝ። እስቲ ት- ትንሽ ይሰማል?
ተንቀሳቀሳለህ? አዎ፣ ይስ- የ- የአንተ ድምፅ ግን ራቀብኝ፣ አልሰማልኝ። የአንተ ድምፅ maybe እስቲ ቦታ ቀየርና ያለበት ቦታ
ይላል።
እ፣ ይሰማል? አሁን
አዎ።
የአንተ ድምፅ ነው የኔ ድምፅ ይሰማላ?
ኧረ አዎ።
የ- የአንተ ግን ትንሽ ራቀብኝ brother።
ችግር የለም ይሰማኛል።
እሺ፣ ከሳፊ ባጃጅ ነበር የምደውልልህ።
ከሳፊ አዎ፣ ሳፊ ባጃጅ እሺ።
electrical ባጃጅ ተደውሎ ነበርና ለዛ ነው መልሼ የደወልኩልህ።
አዎ፣ አዎ፣ ደውለክ ነበር።
አዎ።
okay እሺ፣ ምን ልርዳክ?
እሺ ሞ- ሞተር ፈልጌ ነበር።
okay ያው ሞተር ሳይሆን እኛ ጋር ያለው እንትን ነው፣ ሀ- hybrid ኦቹ ናቸው የ electrical ሞተር ያላቸው እና
አዎ።
በማ- በ manual የሚሰሩ ማለት ነው። በ pedal ኡ automatic እ?
ሁለት ነው፣ hybrid ናቸው። እንደ bicycle ም መጠቀም ትችላለህ፣ እንደ ሞተርም መጠቀም ትችላለህ ማለት ነው።
እሺ የት ነው የማገኘው?
እ፣ አድራሻችን ለቡ መብራት አርሴማ ቤተክርስቲያን ፊት ለፊት ነው፣ አዲስ አበባ። የት ነህ አንተ?
እኔ እዚህ ብታጀራ።
ቡታጅራ ነህ? እሺ ያው እኛ አድራሻችን አዲስ አበባ ነው።
አዎ።
እ፣ እዛ መምጣት ትችላለህ ከፈለክ ማለት ነው።
በቃ ችግር የለም እሺ፣ እደውላለሁ።
እሺ